ሄሎ
ሄሎ ሰላም ጤና ይስጥልኝ።
ሰላም እንደምን አለ?
እግዚአብሔር ይመስገን። አቶ ጀንበሩ አዎ
ከ STEM for Kids ነበር የምደውልልህ።
ከየት
ከ STEM STEM for Kids።
STEM for Kids okay።
አዎ አዎ፣ እንዴት ነህ?
እግዚአብሔር የተመሰገነ ይሁን። እንደምን አለሽ?
እግዚአብሔር ይመስገን። እ፣ ደህና ነኝ።
ማርያም የ summer camp class ወስዳ ነበር አይደለ?
አዎ
እንዴት ነበር ቆይታዋ?
ጥሩ ነው። ወደዋለች።
በጣም ጥሩ። እሺ፣ ስለዚህ ይህን class weekend ላይ October five የሚጀምር class አለን።
እህ
ስለዚህ የመቀጠል እ፣ ፍላጎቱ ካላት ላሳውቅህ።
አ፣ okay October አልሽ። okay እስቲ የትምህርት ቤቷን ጉዳይ እንይና ኦኬ የትምህርት ቤቷን ትምህርት ቤት ሲጀምር ከሱ schedule ጋር የሚመጣጠን እናደርጋለን። ውይ እሺ ወንድሜ መሀል ላይ ያስገባኝ አይደለም። እዳ